ጤና ይስጥልን የሎቢዛ ሊዲያ ነኝ። እባክዎ ምን አይነት የጉዞ መረጃ እንስጥዎት?
text ኡ ላይ ያስተዋንት እንትኑን በአማርኛ ላረግ እምቢ ብሏል።
ምን አሉኝ ደንበኛችን?
በአማርኛ ልቀይር ብዬ እምቢ ብሎኝ text ኡ
የስልክ
አዎ
እ እኛ የጉዞ ነው የጉዞ መረጃ ነው የምንሰጠው። ተሳስተው ነው የደወሉ?
እ
የጉዞ መረጃ ነው የምንሰጠው።
አዎ እሺ ማ- እንትን ሸርፍ አረግ